ጤና ይስጥልኝ። ሁሉ ስፖርት ነው ባኮ ምልርዳው ሰላም ነው።
እግዚአብሔር ይመስገን።
በጣም ግን አስቸገራችሁኝ። የቴሌግራም ባለፈው የአንድ ሺህ ብር እንትን ብዬ ስክሪንሽት አድርጌ ልኬልሽ ነበር በቴሌግራም ግን ምንም መል- ልትመልሱልኝ አልቻላችሁም።
ሲስተካከል ነው ምናሳውቀው። ስለዛ ነው አይደለም ዋሊቲ ላይ ያገኙታል ምናምን ብለሽ ደግሞ ቴክስት አድርግ ላይ የት- የት ዋሊቲ ነው የማገኘው?
አንድ ጊዜ ይጠብቁ። በዚህ ነው የላኩት።
አዎ በዚህ ቁጥር ነው የላኩልን።
ዲክላይን እንዲሆነ እኮ ነው የላኩት።
እ?
ዲክላይን እንዲሆነ እኛ አናስተላልፍም። ዲክላይን እንዲሆነ ትራንዛክሽን ነው የላኩት።
እንዴት ዚህ ላይ ማለት ነው?
ዲክላይንድ ነው እኮ የሚለው እዚህ ጋር የላኩት ትራንዛክሽን።
ትራንዛክሽን እያየሽኑ ልክ ስልከው አልገባም። እኔ ወደ ቴሌብር አይደል
አክብበው ይላኩ። እዚህ ላይ የላኩት ዲክላይንድ የሚለውን ነው እኛ እያየን ያለ ነው።
እሱ ትራንዝ እሱ ላክልኛል።
አክብበው ይላኩ የእርሱን ትክክለኛውን